እንዴት ጨረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንቺ ሌላ እድሜ የማይፈታው ሀያል ሰንሰለት ፍቅር አስሮናል። ምን ይለየናል? አልፈራም ነገር እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽ እንደ ደመና ንግሥት የቤቴ ግባ ይርጋ ጮራ አምሮብኝ ሳየው በይፋ ሁን ያለሽና